ነው። እሺ ነው የተረፈሽ ነው ወዲህ አይደለም ትለኝ
ሄሎ ሄሎ ሄሎ አቤት ሄሎ ልስጣት ሄሎ፣ ሄሎ።
ለልጅቷ አቤት አዎ አዎ ይቅርታ አዎ የልጅቷ እንዴ ይስጥልኝ ይሄው ልስጣት እኔ ወደ ውጭ ስለወጣሁ እሺ፣ እሺ። ቁጥር ስ- hello ይሄው አድናቂ እሺ እሺ ወይማ
ይቅርታ እሺ እንትን እ፣ ልንገርሽ voucher code ኡን እሺ አ፣ pending ላይ ነው ያለው pending ላይ እሺ እሺ ንገሪ እሺ ሁለት ሁለት capital D ቆይ ሁለት capital D እ፣ ዘጠና አንድ ሁለት capital D ዘጠና አንድ እ፣ ሀምሳ ስድስት አምሳ ስድስት ግን ምን ሲሆን ነው እንደዚህ የሚሆነው? አሁን ሰሞኑን ራሱ ማለት ነው እስኪ እ፣ እሺ እ፣ እ፣ deposit እ፣ እንትን balance እየሰራልኝ አይደለም፣ እንትኑ ማለት ነው system ኡ ደምሮ total ኡን እየነገረኝ አይደለም። አሳውቂያለሁ ለ branch አለቃዬ።
okay deposit አያሳይሽም እዛ አዎ transaction ላይ አዎ። እና በማግስቱ ጠዋት ነው ደምሮ የሚያሳየኝ እንጂ አሁን in ም ራሱ in ም ሲኖር እ፣ total እ፣ ተሰራውን አይ- አይነግረኝም አረንጓዴው ላይ ማለት ነው።
okay እ፣ out ም ሲሆን ደግሞ እም፣ እ፣ ደምሮ በትክክል አይነግረኝም። በማግስቱ ነው አሁን ትላንት ዛሬ መጥቼ እንደገና ጠዋት በማግስቱ በትክክል እ፣ ያሳየኝ እ፣ እም፣ በጣም እየቀናነሰ ነው የሚያሳየኝ።
እስኪ ቆይ አንዴ ጠብቂኝ እሺ አዎ፣ አሁን ይሄ ተለቋል፣ እንሞላለን። ትንሽ ታገ በጣም ይቅርታ። እማ ወይ በእኔ ስልክ ትደውይልኛለሽ? የእኔ ስልክ balance ስለሌለው ነው።
ቆይ እሺ አንዴ ወይ ቁጥርሽን ስጪኝ እሺ እሺ አስራ ሁለት እሺ
ሰማንያ አንድ ሰማንያ አንድ ስልሳ ስምንት ሀያ ስድስት balance ስለሌለው ነው። በጣም ይቅርታ።
ችግር የለውም እሺ እሺ እሺማ እሺ እሺ